ቤት ረድኤት ነኝ
ሄሎ ሄሎ
ወየ ደህና ረፈድሽ?
ሰላም ጤና ይስጥልን
እንትን ብር account ኤ ላይ እሺ
transfer አድርጌ ነበር እና እሺ
አልገባልኝም።
ንገረኝ ስልክህን ወንድሜ ዜሮ ዘጠኝ ዜሮ ዘጠኝ ሰባ አምስት እሺ አይሚን አይሚን ሰባ ስድስት ሀምሳ አምስት
እሺ ሰባ ስድስት ሀምሳ አምስት
ዘጠና ስምንት ሰባ ስምንት
ዘጠና ስምንት
ዘጠና ስምንት ሰባ ስምንት
ስንት ብር ነው?
ስድስት ሺህ
ስድስት ሺህ አዎ withdraw ያደረኩት ማለት ነው account ኤ ላይ እሺ
እሺ
በቃ approve አደርግልሃለሁ። እሺ ጠብቀን ትንሽ እሺ ምንም ችግር የለም ጠብሻለሁ መልካም ቀን እሺ በይ።
እሺ እና ይሰራል አሁን አዎ ጠብቀው
እሺ እሺ